አዎ hello ሰላም ጤና ይስጥልኝ በሽት ቤት hello
ትኬቱ ማለፉና መውደቁን ለማረጋገጥ ፈልጌ ነበር።
ምን አልከኝ?
ትኬቱ ማለፉና መውደቁን ለማረጋገጥ ፈልጌ እሺ እሺ cashier code ኡን ንገረኝ።
እ ሀምሳ ስድስት እሺ
ሀምሳ ሶስት እሺ
ሲ
okay እሱ ticket ID ነው። ከታች cashier code የሚል አለ ከ bar code ኡ በታች
ከየት ጋር እ
እሺ እሺ አስራ ሶስት
እሺ አስራ ሶስት አርባ እሺ
እ ሰላሳ አምስት እሺ
እ ዘጠና ስድስት መሰለኛል ዘጠና ስድስት ነው።
እ
እሺ ጠብቀኝ በሶስት ጨዋታ ነው የወደቀ
እም team ኡ ብዛቱ ምን ያህል ነበረ?
እ
team ኡ team ኡ
እ ኒውካስትል ከኖቲንግሃም ከዛ ሁሳ ሀሳንያ ከዋይዳድ የሚለው AC ከዛ ኢፕስዊች ከሊሴስተር ሄሎ